መዝሙር አርባ ሰባት አሕዛብ ሁላችሁ እጆቻችሁን አጨብጭቡ በደስታ ቃልም ለእግዚአብሔር እልል በሉ እግዚአብሔር ልዑል ግሩምም ነውና በምድር ሁሉ ላይም ታላቅ ንጉሥ ነውና አሕዛብን ከእኛ በታች ወገኖችንም ከእግራችን በታች አስገዛልን ለርስቱ እኛን መረጠን የወደደውን የያዕቆብን ውበት አምላክ በእልልታ እግዚአብሔር በመለከት ድምፅ ዐረገ ዘምሩ ለአምላካችን ዘምሩ ዘምሩ ለንጉሣችን ዘምሩ እግዚአብሔር ለምድር ሁሉ ንጉሥ ነውና በማስተዋል ዘምሩ እግዚአብሔር በአሕዛብ ላይ ነገሠ እግዚአብሔር በቅድስናው ዙፋን ይቀመጣል የምድር ኃይለኞች ለእግዚአብሔር ናቸውና የአሕዛብ አለቆች ወደ አብርሃም አምላክ ተሰበሰቡ እርሱንም ከፍ ከፍ አደረጉት